መንግስት ቤት ዲቦራ ነኝ። በአካል ምን ልርዳው?
አዎ ሰላም ያስችልኝ።
ሄሎ
ሄሎ ወይ ሰላም ነው?
ሰላም ነው ጤና ይስጥልኝ። የአሁን ልጅ ነኝ ላክልኝ።
እ የአሁን ልጅ ነኝ።
እሺ ምን ሆነብህ ነው ወንድሜ?
ይህን ሁለት ሺ እና ሶስት መቶ ቴሌግራም ላይ ልክላለ withdraw ነው deposit ነው?
አይ down አድርግቼ አንተ ማታ
አልገባልህም?
አዎ አልገባም።
በሳንቲም ፔ ነው እንዲጠቀምከው?
አዎ በሳንቲም
እሺ አንዴ ጠብቀኝ። ዜሮ ዘጠኝ
አስራ አምስት አስራ አምስት
ዜሮ ዜሮ ዜሮ ዜሮ ስልሳ ስምንት ስልሳ ስምንት ዜሮ አንድ
እሺ ሁለት ሺህ እና ሶስት መቶ ነው አይደለ?
አዎ እሺ ያሳውቀናቸዋል። እሺ ለሳንቲም ፔዎች ትንሽ ጠብቀን
አይ ይገባል።
አሁን አሁን ገባሉ እኮ ገብቷል ብለው ነው። ወደ ቴሌ ብር ነበር የሞከርከው?
አዎ እሺ check ስታደርገው አልገባም?
አልገባም።
እሺ በቃ ደግሜ ያሳውቃቸዋለሁ እንዳዩት።
የሴንቲም ሳይዝ ስልክ ቁጥር አስ- የሳንቲም ፔ ስልክ ቁጥር ስ ዘጠና ስልሳ ጂ ሾርት ኮድ የሳንቲም ፔ የሳ- ዘጠና ስልሳ ሶስት ነው የሳንቲም ፔ ዘጠና ስልሳ እ? ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ አ እስቲ የእነሱ ልደውል።
አዎ እነሱ ጋር ደውልና ቤስት ቤቶች ገብቷል ብለውኛል፣ እስቲ ቼክ አድርጉልኝ በላቸው።
እስኪ እስኪ እናንተስ ንገሩታል እ እናንተስ ንገሩት ምን አልከኝ?
እናንተስ ንገሩት።
እኛም እንነግራለን። እሺ አንተም ደውልላቸው።
እሺ እሺ ይወላል። መልካም ምሽት።